Hello
አቤት አቤት ኃይሉ አቤት restart አድርጌዋለሁ ወይ መልሰህ ላክልኝ። እሺ እንዳለ busy ሆኖ ነው። እሺ PC ው YouTube እህ።
ምናምን ስለምታዩበት ነው።
Okay ቪዲዮ ነው ነው YouTube አዎ ስለምታዩበት clean cache ላደርገው ነበረ ግን አያደርግም። በቃ አያስነካም ሁላ።
Okay ስለዚህ ምን ላድርገው ነው ያው restart ብዬዋለሁ። አሁን ክፈተውና ድጋሜ ላክልኝ።
ድጋሚ ላክልሽ አዎ clean cache እኔ ቢሆን ዲስኩት- ጥሩ ነው። አዎ እህ እህ clean cache ቦ- ከሆነ ጥሩ ነው።
አይ፣ እሺ ስለዚህ እኔ ስልክ ልላክልሽ እንደገና እሺ ላክልኝ።